hello ጤና ይስጥልን Best Bet
customer ነኝ።
እሺ ምን ልርዳክ?
ለሌት ሀያ ሺህ ብር transfer እስካሁን confirm እያለ ነው። ቴሌ ብር ላይ አልገባም።
በዚህ በደወልክበት ቁጥር ነው?
አ በዚህ ዜሮ ዘጠኝ እሺ በቃ በደወልክበት ነው አይደል? ሰላሳ አንድ መጨረሻ አዎ check እዚህ አድርግ።
መስመር ላይ ጠብቀኝ፣ check ላድርግልህ።
እሺ እሺ።
እሺ የቴሌ ብር ቁጥርን አንዴ ተማም ነው ተማም ጀማል አደም አስራ ሰባት ሀምሳ አምስት
ዜሮ ዘጠኝ አስራ ሰባት እሺ ሀምሳ አምስት እህ
ዘጠና ሶስት እሺ ሰላሳ አንድ
እሺ ከተማም confirm አድርጌ እላለሁ። ትንሽ ቆይ check አድርገው እሺ ይገባልሃል።
እሺ ይገባል አይደለ?
አዎ አዎ።
እሺ እሺ።
መልካም ቀን። እሺ እሺ አሁንም ሞ አስር ሺህ አለ ካሳለፍክ ችግር የለም የለም።
እም ችግር የለውም አሳልፍ ትችላለህ።
እሺ እሺ። በጣም አመሰግናለሁ።
ችግር የለውም። እኔም አመሰግናለሁ። መልካም ቀን